ሄሎ
ሄሎ አቤት፣ እንደምን ዋሉ?
እግዚአብሔር ይመስገን።
carbon Vitz አይተን ነበር።
እ?
carbon Vitz አይተን ነበር።
ካርቦን ምን Vitz Vitz
እ፣ በ carbon color ተሽጧል አባ።
አይ እንጂ ሌላ የለሽም።
አ ሌላ ሁለት ሺህ ሁለት ሞዴል አለን።
እሱ ውድ ይሆናል አይደል? ዋጋ እ እ ዋጋ ውድ ስንት ሞዴል ይሆናል።
ነበረ እናንተ ያያችሁት?
ሁለት ሺህ አንድ ነው። አንድ ነጥብ አምስት ነው ኦ ኦ የቆየ ነው ያያችሁት።
የቆየ ነው። እንትን አዎ፣ የቆየ ቪቻ ነው።
ልትሳለሽ
ኮምፓክት
አይ ኧረ ቪቻ ልት ቪቲ አሪፍ ማኑዋል አ እ፣ ማኑዋል ሁለት ሺህ አራት ሞዴል አለ
ስንት ይባላል?
አስራ ስምንት አዎ በቃ አይ ሁለት ሺህ ሞዴል ምናምን ፈልጌ ግን በምን ኦኬ።
እ፣ እ፣ ሲኖር ስልኬን post እናደርጋለን እዛው ቴሌግራም ላይ እሺ፣ ማሊባባ dot net የሚል ቴሌግራም join አድርግና እሺ።
አ